እድሜው ሲገሰግስ ከንቱ ሰው ዘንግቶት ነገ አልፋለኝ ይላል ላይ ማለፉን ረስቶ እፉን ረስቶ አይቀርም መንተራገጥ ያሆን እስኪሞላ ወድቃ እስክትሰበር ሕይወት እንደ ሸክላ ሕይወት እንደ ሸክላ አይቀር መንፋገጥ ያሆን እስኪሞላ ወድቃ እስክትሰበር ሕይወት እንደ ሸክላ ጣራና ግድግዳ በወርቅ ቢሰራ ገንዘብ ተቆልሎ ናይ ቢማስል ተራራ ቢማስል ተራራ በከፋው ጨለማ በዚያን በሞት መንገድ ተከትሎ አይሄድም አሃ ሀብቴ ስጋ ዘመድ ሀብቴ ስጋ ዘመድ በከፋው ጨለማ በዚያን በሞት መንገድ ተከትሎ አይሄድም ሀብቱ የስጋ ዘመድ ያለው ከሌለው ጋር ተካፍሎ እንደ መብላት ለምን ይሰስታል? አይ እድሜ አይለውጥም ሀብት አሃ፣ እድሜ አይለውጥም ሀብት የሌለው ዘመዱ ሸኝቶት በጥርሱ ችግር ይዞ ሲሞታይ ምንድነው ማልቀሱ? አሃ፣ ምንድነው ማልቀሱ? የሌለው ዘመዱን ሸኝቶት በጥርሱ አሃ፣ ችጋራ ይዞ ሲሞት ምንድነው ማልቀሱ? የሌለው ዘመዱን ሸኝቶት በጥርሱ ችጋር ይዞ ሲሞት ምንድነው ማልቀሱ? የሌለው ዘመዱን ሸኝቶት በጥርሱ ችጋር ይዞ ሲሞት ምንድነው ማልቀሱ?